Hello hello
ጤና ይስጥልን።
አበቃን።
አሊባባ
አዎ ማሊባባ
እንትን ባንክ ያለበት መኪና ፈልጌ ነበረ ካለ ዲዛይር ባንክ ያለበት በር
ዲዛይር ሁለት ሺህ ሁለት
ያለበት ሳይሆን የሚመቻችለት የሚመቻችለት
የሚመቻች ሲሆን ማለት ከኔ ምንድን ነው የሚጠበቀው? ማለት ባንኩ ከኔ ምን ምንድን ነው የሚፈልገው?
ንግድ ፍቃድ ሲል ነበር የጋብቻ ሰርተፍኬት የቤተሰባ መታወቂያ
OK
እና የአከራይ ተከራዩ ያስፈልጋል
እሱ ጊዜ ይፈጃል ማለት already ያለበት ቢሆን አሪፍ ነበረ።
ያለበት የለንም ሲኖረን post እናደርጋለን
እሺ እሺ እናመሰግናለን።